ሄሎ ጤና ይስጥልኝ። ኬት ልጋሽድ ሀሌሉያ ድሪባ ነኝ። በቃ ስልኬን ያዝና ደውል። ሄሎ
ሄሎ፣ ጤና ይስጥልኝ።
አቤት።
ኬት ልጋሽድ ነበር የምደውለው። ትናንትና ደውለውልን ነበር ዘጠና አምስት ሀምሳ ሰባት ላይ
እሺ፣ እሺ እና እ, ለማማከር ነው ዛሬ ስልክ እናነሳለን። መደወል ይችላሉ፣ መልሰው መደወል ይችላሉ።
ዝም ብሎ ለእንትን ብቻ እየቆረጣችሁ አሁንም ልትቆጩብኝ ነው። ደግሞ ነው።
ሳይነሳ ደቂቃ ትቀበላለህ?
ቆረጠብሽ
በዚህ ትቀበላላችሁ?
ቤት አሁን በደወልሽ
አይ አይ አሁን የደወልኩልሽ በዛ ነው፣ አንቺ ጋር ሲወጣ ቁጥር ስለሚወጣ ነው እንጂ እኔም በሱ በመስመሩ ስልክ ነው የደወልኩልሽ።
ስለዚህ በዚህኛው አትቀበሉም።
አዎ፣ በዛኛው ስልኩ ሳይነሳ አንቺ ቆጠረብሽ።
አዎ፣ ሙዚቃ ብቻ የጋብዛችሁ ማለት ነው።
እንደዛ የ- የ system እንትና ልጆቹን እነግራቸዋለሁ።
ለምን አልደውልም? ብቻ